ሄሎ
ሄሎ ሰላም ጤና ይስጥልን ቴሌቪዥን
አብሮ ይስጥልን አለን ምን ልርዳዎ
ሴም ብር እየተቆረጠብኝ ነበር እንዴት ተደርጎ ነው የሚዘጋው
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለልዎ
እንትኑ ብር እየበላብኝ ያንን ለማቋረጥ አዎ
ታየ ኮከብ ስድስት ሰማንያ አምስት ነው ምንድን ነው ኮከብ ዘጠኝ ሰማንያ አምስት መሰላል
አድርጌ ስደውል ይቀርልኛል
አዎ ከዛ ስድስት ቁጥርን ይጫናሉ ከዛ ይቆምልዎታል እሺ
አልገባኝም ያልሽ
ሄሎ
አልገባኝም ሄሎ ያልሽ አቤት
የሲም ማዘጊያውን ቁጥር እንትን አላልኩትም አላስተባበርኩትም ይኸው
ይቅርታ የሲም
የሲም እ ለኔ አዎ ሲም ብር እየበላብኝ ነበርና ለማቋ እንትን ለማስቀረት ብሩ ሄሎ
ሄሎ